hello ጤና ይስጥልኝ ከእለ አምቡላንስ በአኮ ምን ልርዳው?
hello ጤና ይስጥልኝ ከእለ አምቡላንስ በአኮ ምን ልርዳው?
እ፣ አንድ አደጋ ደረሰና አምቡላንስ ፈልጌ ነው ነበር።
የት አካባቢ ነው?
እ፣ አንተ የት ነው ያለሽው?
እ?
የት ነው ቦታሽ አንቺ?
እኛ አዲስ አበባ ነው ያለነው።
አትሰማም? ቦሌ ነው ወይ ሜክሲኮ?
ቦሌ
ቦሌ በቃ ከዛው ነው።
እ እ?
hello እየሰማሁሽ ነው። ቀጥይ
እ፣ እምልሽ hello፣ ለዛ ነው እንጂ ሌላ አይደለም።
የእውነት አምቡላንስ ፈልገሽ ካልሆነ ባስደቡ ይመረጣል። አምቡላንሱን የሚፈልጉ ሰዎች ብዙ ሰዎች ስላሉ መስመር እየያዝሽባቸው ነው።
oh my God sorry በጣም እሺ እርዳታ የሚፈልግ ሰውን እዚህ ጋር አንቺ እኔ በማዋራበት ሰዓት የሚፈልግ ሰው ሲደውል አያገኝም። ስለዚህ በስትክል አምቡላንሱን የማትፈልጊ ከሆነ ባስደቡ ይመረጣል።
እሳከ እሺ